መኪና ለመግዛት ፈልጌ ነበርና አድራሻችሁን ልትጠቁሙኝ ብዬ ነው።
ምን አሉ?
መኪና
ሄሎ፣
አቤት አቤት፣ አይሰማም።
ምን አሉ?
አይ መኪና መግዛት ፈልጌ ነበርና
እኮ እኛ የምንገኘው ፓስተር ፓስተር አደባባይ ፊት ለፊት ወይም መስቀል ስለሆን ናዝራዊ አጠገብ።
የት አካባቢ ነው?
እ
የት አካባቢ ነው?
ፓስተር ፓስተር አደባባይ ፊት ለፊት ወይም ደግሞ ሜክሲኮ በለዓም ሞተር አጠገብ እንገኛለን።
በቃ እሺ፣ እሺ።